Hello
አሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አቶ ደረጀ በልዲ አ ከ We Plus Solution ነው የምደውለው።
እሺ እ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው
አ እ እና ነቃችን ነበረ።
ተደው- ተደውሎልታል?
አዎ እሺ ልከዋል ፋይል?
አሁን እልካለሁ። ቴሌግራም ባ- ስልክ text አድርግልሃለሁ የምልክበትን ብለሽኝ አሀ።
አላረግሽም።
እሺ በጣም ይቅርታ አሁን አረጋለሁኝ። text አረጋለሁ አሁን። እሺ መልካም ቀን።
እሺ እሺ